ትምህርት ቤት ልግባ እኮ ምላርድ ጤና ይስጥልኝ።
አብሮክልን እንዴት ነው?
እግዚአብሔር ይመስገን።
አይ አልፈራልኛል። ለዛ እኮ እሺ አንዴ ካሸር ኮዱን ንገረኝና ቼክ አደርግልሃለሁ።
እሺ 12 12 00 እሺ
79 79 88 አንድም ሌላም አለ ያጇ።
እሺ ይሄኛውን መጀመሪያ ሌለህና ትነግረኛለህ።
እሺ
ይሄኛው loss ነው። ስድስት ጨዋታ ነው የወደቀው። ተመለሽ አይኖረውም።
እሺ እሺ 12 እሺ
03 እሺ 08 እሺ 66
ይሄም loss ነው። ሰባት ጨዋታ ነው የወደቀው።
አያሳይም። እኛን በቃ አንድ ቀይ ሰው አዎ፣ ባባን ቀይ ነው የሚያሳየው።
ገባኝ። አሁን check አድርገው ያሳያል። እሺ አሁን ስታ- አሁን reload ስላደረኩት ይመጥቷል። ያሳይሃል አንተም ጋር።
እሺ እሺ እሺ ሌላ ማይልህ አለ?
ሌላ የለም።
እሺ ስለደወልክ አመሰግናለሁ። መልካም ቀን።
አመሰግናለሁ። እሺ እሺ